Hello ሰላም፣ order የምታወጭልኝ ነበረ።
እሺ ለምን
ሩቅ ነው ያለሁት። አሁን order ይዤ ሄጄ ብስራተ ገብርኤል ማለት ነው።
እሺ ንገረኝ፣ order ነበር order ነበር ንገረኝ።
የሚወጣውን ልንገርህ፣ ስልሳ አምስት ሀምሳ አንድ ስልሳ አምስት ሀምሳ አንድ ሌላ አዎ።
order ሲደረግ ሌላ order እንትን ነው አድርሼ የመጣሁት ብስራተ ገብርኤል።
ብስራተ ገብርኤል ያለህ አዎ ብስራተ ገብርኤል ነው ያለሁት። እንደ አጋጣሚ እዛ መስሎኝ።
ወዴት ነው?
ይሄ ከሜክሲኮ ወደ ምንድን ነው መስቀል ፍላወር።
እሺ ቆይ አንዴ አትዝጋ። እሺ dispatch ልጠይቅልህ። ሄሎ ሙላለም ሄሎ ወይ ይውላል። እሺ እሺ አመሰግናለሁ።